የእሷ ውብ ናት የአባይ ዳር መሽቶብኛል የትልልዋ እሷ ውብ ናት የአባይ ዳር እሷ ውብ ናት የአባይ ዳር መሽቶብኛል የትልልዋ ውብ ናት መልከ መልካም የአባይ ዳሯ ፍሬ ውብ ናት መልከ መልካም የአባይ ዳሯ ፍሬ የምኞት ውጥኔ መጀመሪያ ፍቅሬ የምኞት ውጥኔ መጀመሪያ ፍቅሬ በአባይ በፏፏቴው በድምፁ በትይ በአባይ በፏፏቴው በድምፁ በትይ አልደረሰሽም ወይ ልክ ያለው መልእክት አልደረሰሽም ወይ ልክ ያለው መልእክት አቅጣጫ ስጭልኝ ለመውደዴ ጉዞ አቅጣጫ ስጭልኝ ለመውደዴ ጉዞ ልቤን በመውደድሽ ልቤ በመውደድሽ አይቀር ተገንዞ እሷ ውብ ናት የአባይ ዳር እሷ ውብ ናት የአባይ ዳር መሽቶብኛል ሌት ልደር እሷ ውብ ናት የአባይ ዳር እሷ ውብ ናት የአባይ ዳር መሽቶብኛል ሌት ልደር ከሩቅ ጠራኝ ሽታሽ ያጥሩ መዓዛሽ ከሩቅ ጠራኝ ሽታሽ ያጥሩ መዓዛሽ የአባይ ዳሯ ሎሚ ካለሁበት መጣሽ የአባይ ዳሯ ሎሚ ካለሁበት መጣሽ በአባይ በቀለሙ በመልኩ በትይ በአባይ በቀለሙ በመልኩ በትይ እባክሽ ነይና አንዴ እንጫወት እባክሽ ነይና አንዴ እንጫወት የጸባይ እመቤት የውበት ዳርቻ የጸባይ እመቤት የውበት ዳርቻ ምትካታሆልሽ ምትካታሆልሽ እኔ ስላንቺ ብቻ እሷ ውብ ናት የአባይ ዳር እሷ ውብ ናት የአባይ ዳር መሽቶብኛል ሌት ልደር እሷ ውብ ናት የአባይ ዳር እሷ ውብ ናት የአባይ ዳር መሽቶብኛል ሌት ልደር ትንሽ እፎይ ልበል ይቅለለኝ ጭንቀቴ ትንሽ እፎይ ልበል ይቅለለኝ ጭንቀቴ የአባይ ዳሯ ውቢት ሳቂልኝ በሞቴ የአባይ ዳሯ ውቢት ሳቂልኝ በሞቴ የአንገትሽ ላይ ድሪ የጆሮሽ ጉትቻ የአንገትሽ ላይ ድሪ የጆሮሽ ጉትቻ ውበትሽን ያጎላል እንዳይኖርሽ አቻ ውበትሽን ያጎላል እንዳይኖርሽ አቻ አፍሽ ሳይናገር ልብሽ አጫወተኝ አፍሽ ሳይናገር ልብሽ አጫወተኝ የአባይ ዳሯ ውቢት የአባይ ዳሯ ውቢት ጨዋታሽ ናፈቀኝ እሷ ውብ ናት የአባይ ዳር እሷ ውብ ናት የአባይ ዳር መሽቶብኛል ሌት ልደር ባደግሽበት ስፍራ በአባይ አካባቢ ባደግሽበት ስፍራ በበረዶው ጥርስሽ በኮከቡ አይንሽ በበረዶው ጥርስሽ በኮከቡ አይንሽ በሰራ አካላትሽ በዚህ ውበትሽ ስምሽን ንገሪኝ አንጎራጉርልሽ አፍሽ ሳይናገር ልብሽ አጫወተኝ አፍሽ ሳይናገር ልብሽ አጫወተኝ የአባይ ዳሯ ውቢት የአባይ ዳሯ ውቢት ጨዋታሽ ናፈቀኝ